ይህ ለጤና የተዘጋጀ ምላጭ ነው ሄሎ ሄሎ አቤት ጤና ይስጥልኝ እባክዎት ምላጭ ነው ምን ልርዳዎት መሸለም ፈልጌ ነበር ሽልማት እንደ እድል ነው እድሎትን መፍጠር እድል ሲቀናት ነው የሚሸለመው ሽልማት እንደ እድል ነው እድል ሲቀናት ነው የሚሸለመው
እሺ
ሄሎ ሄሎ
ኮከብ ዘጠኝ ሰማንያ አምስት መንሸለል አድርገው ይላኩና ኮከብ ዘጠኝ ሰማንያ አምስት መንሸለል ኮከብ ኮከብ ዘጠኝ ሰማንያ አምስት መንሰላል አድርገው ይላኩና
ዘጠኝ ሰማንያ አምስት መንሰላል አዎ
እሺ ከዛም ይላኩትና ሶስት ቁጥር ለመጫወት የሚል አለ። እሱን ሲነኩት እድሎትን ይሞክሩና ጥያቄና መልስ ያመጣልታል። አንድ ቁጥርን እየነኩ እድሎትን ይሞክሩ።